ጤና ይስጥልኝ። ዘኪዎስ ኖት? ዘኪዎስ ኖት? እሺ ደንበኛችን ከአሪፍቱ ነበር የምንደውልለው። ትናንትና deposit ማድረግ እንደተቸገሩ ሶስት መቶ ብር ወደ ትዌስት መቶ ብር ምናምን ነገር አዎ።
ደንበኛችን ተስተካክሎሎታል።
እስካሁን ምንም የመጣልኝ ነገር የለም።
እሺ ምናልባት ትንሽ ሊቆይ ይችላል። ሰላሳ አርባ ደቂቃ ይስጡትና ትሪክስ ስፖርት account ኡን check ያድርጉ።
እሺ፣ እሺ እናመሰግናለን። ደንበኛችን ሌላ አዲስ አዲስ ነገር ካለ ደውሎ ያሳውቃል።
እሺ፣ እሺ።
መልካም ቀን።